Hello ጤና ይስጥልኝ ጉዳይ
ሰላም እንዴት ነህ?
እግዚአብሔር ይመስገን።
አለሁ። በጽዳት ስራ ፈልጌ ነበር።
እሺ ልመዝግቦት?
እሺ።
እሺ ስሞትን ንገሩኝ።
አስቴር
አስቴር አስቴር ማ- አስፋው አስቴር አስፋ። እሺ አስቴር በጽዳት ሌላ በምን መስራት ይችላሉ? እስከ ሶስት ሙያ ድረስ መስራት እ፣ የሚችሉትን ማስተዋወቅ ይችላሉ።
አይ በጽዳት ብቻ ነው።
በጽዳት ብቻ ነው የሚፈልጉት? እሺ አዎ።
እ፣ የት አካባቢ ነው ሰፈሮች?
ግሎባል አካባቢ
ወደ ላንቻ ማለት ነው?
ወደ ላን- ላንቻ አዎ።
እሺ ላንቻ። እሺ አስቴር ከየት ነበር መረጃውን የሰሙት ስለኛ? መረጃ ከየት ነበር የሰሙት ስለ ጉዳይ?
እንትና ሰጠችኝ።
business card business card
አይ ደንበኛ ናት የሰጠ- የሰጠችኝ ማለት ነው። ስሟ ጠፍቶብኝ ነው።
እሺ ከ- ከጓደኛ ብዬ ይዤዋለሁ። እ፣ አሁን ምንድነው እኛ እንደውልና አንድ ቀን ቢሮአችን እናንተ ቅርብ ነው፣ ጎተራ ፔፕሲ ጋር ነው ቢሮአችን። ደውለን ቀጠሮ እናስይዞትና እዚህ ከመጡ በኋላ system ላይ መዝግበንዎት በአቅራቢያዎት የስራ ጥሪ እንዲደርሶት እናደርጋለን።
ስለዚህ መ- መች ልምጣ?
ቆይ እኛ schedule አድርገን እንደውልሎታለን። በዚህ ስልክ ነው የሚጠቀሙት? ስልኮትን ንገሩ።
አይ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት ሰማንያ አራት ሰማንያ አራት ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስድስት ሰማንያ አራት ሀያ ስድስት አስቴር አስፋው።
አዎ። እና እንትን እኔ የፈለግኩት የነበረ ማለት እንደ short short ነገሮች ከሰባት ሰዓት በኋላ ምናምን ቢሆንልኝ ደስ ይለኝ ነበረ። ጠዋት ሌላ ስላለኝ ማለት ነው።
እኮ ችግር የለውም ስራው ሲመጣ እናገናኙትና ከዛ በሚመቸውት ሰዓት እንዲሰሩ እናደርጋለን። እሱ ችግር የለውም።
በቃ ስለዚህ ስልክ ልጠብቅ።
ስልክ ጠብቁና እኛ እንደውልሎታለን አስቴር።
እሺ፣ እሺ፣ እሺ መልካም ቀን።
እሺ አመሰግናለሁ።